hello ወይ ሰላም ነው አለቃ? hello withdraw ላረግ ብዬ በሳንቲም ፔ withdraw ላረግ ነበርና ፓራማንት ኮድ የሚለው ባዶ ነው እያለኝ ነው ያለሁት። እንደዚህ ብሎኝ አያውቅም።
ምን ኮድ?
ፓረንተር የሚለው ፓረንተርስ የሚለው
okay። አዎ ሳንቲም ቤት ትንሽ ችግር ገጥሞት ነው እና በምንድነው withdraw የማደርገው?
በቻፓ ይሞክሩ ጥሩ ነው።
በቻፓ full name ምናምን እኮ ይላል
ፉል ኔም
እኮ ስ- ስም ምናምን ክተት ይላል እኮ
okay። ማስገባት ያስገቡበት።
full name and account number ይላል። ል- ልሙላውና ልሞክረው።
አዎ አዎ፣ የሚልኩበትን አዎ።
አይ እንደዛ አይነት እኮ ስም ስሙንና ቁጥሬን በቃ ዋናው ቁጥሩ ነው አይደለ?
አዎ ወደ ባንክ ነው ወደ ቴሌ ብር ነው ወደ ቴሌብር እኮ በቃ የእርሱን ስም ቴሌ ብር የሚጠቀሙበትን ስም ችግር እኮ የለውም።
ስ- እኛ confirm ለማድረግ ምናምን ነው የምንፈልገው። ስሞትን ያስገቡበትና ስም ያስገቡበትና አ
እ፣ ቁጥሩን በትክክል ማስገባቱን እርግጠኛ ነኝ። የቴሌ ብሩ ማለት ነው።
ቁጥሬን ልክ ነው አስገባሁት። አሁን እያዋራሁት ስሙንም አስገባሁት፣ ስልክ ቁጥሬንም አስገባሁት፣ አማውንቱንም አስገባሁት።
በቃ በሱ ቢሞክሩት ይሻላል።
እኮ ልዘዘው በቃ አሁን አዎ አዎ አይ